ጤና ይስጥልኝ አሪፍ ነኝ ማለት ነኝ። እባክዎ ምን ልርዳዎት?
ጤና ይስጥልኝ እንዴት ነው?
ሰላም
withdraw ያደረግኩት ብር እስካሁን አልገባልኝም ነበር።
እሺ ደንበኛችን እኛ ጋር ደውላችሁ መዝግበው ያውቃል ከዚህ በፊት?
አዎ ወደ ሁለት ጊዜ ቆየ በጣም።
እሺ ማን በሚል ስም ነበር ያስመዘገቡት?
ያቤት
ማን አሉኝ?
ያቤት ያቤት
አቤት
እ፣ እሺ ደንበኛችን መስመር ላይ ይጠብቁኝ፣ እያየሁልዎት ነው system ላይ።
እሺ
ስልክ ቁጥሮት ይሄ ነበር?
አስራ አንድ ሀምሳ እሺ ዘጠኝ ዜሮ ዘጠኝ አስራ አንድ ሀምሳ ሀምሳ ዘጠኝ ዘጠኝ ዜሮ ዜሮ ሀምሳ ስድስት ዜሮ ዜሮ ሀምሳ ስድስት እሺ ደንበኛችን ከዚህ በፊት ደውሎ ያስመዘገቡት እ፣ system ላይ ያሳየኛል። ወደ technical team ኦች ሪፖርት ተደርጓል። እነሱ ለማስተካከል እየሰሩ ነው።
Okay በጣም ቆየ ግን በስመ አብ
አ፣ ሰሞኑን ትንሽ system ላይ ያጋጠመ ችግር ስለነበር እንደዚህ አይነት ተመሳሳይ ም።
case ኦች ተደራርበው ነው። ግን ሁሉንም በተራ እያስተናገድን ነው። ትንሽ ይታገሱ።
እሺ እሺ፣ ሌላ ጥያቄ ይኖሮታል?
አይ የለኝም እሺ፣ ስለደወሉ እናመሰግናለን። ቀጥሎ ከሚሰሙ ድምጽ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ቀን።